ሄሎ
ሄሎ ጤና ይስጥልን አዋሽ tow truck ልክ ነው።
ሀዊ ይባላለሁ ከ WePlus Technology Solution ነው የምደውለው።
እሺ
ድርጅታችን WePlus Technology Solution አዲስ መተግበሪያን በመያዝ ወደ ገበያ መጥቷል።
እሺ በዚህም መተግበሪያ ሀምሳ የተለያዩ አገልግሎቶችን በአንድ application ማግኘት የሚያስችል ሲሆን ከምንሰጣቸውም አገልግሎቶች መካከል tow truck አንደኛው ነው።
አዎ የ tow trucking አገልግሎት ከሚሰጡ ድርጅቶች መካከል ደግሞ የእርስዎ ድርጅት አንደኛው ነው እና application በመጠቀም ስለሚሰጡት አገልግሎቶች በነጻ እንዲያስተዋውቁ ጋብዘንዎታል።
OK። OK፣ app app አለው አዎ application link በ message መላክ እችላለሁ። እዚህ ስልክ ላይ መላክ እችላለሁ።
አዎ እሺ እሺ ላኪ እሺ፣ እሺ አመሰግናለሁ። መልካም ቀን።